Hello hello ጤና ይስጥልኝ አቶ መላኩ ግርማ ከዊፕላስ ሶሉሽን ድርጅት ነበር የምደውልልዎት። ዊፕላስ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው እና አሁን ላይ ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል። ያም ምንድን ነው ከእያንዳንዱ trip ላይ የምንቆርጠው አስር percent ሲሆን ከሱ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል እና ይህንንም ደግሞ ታሳቢ ያደረግነው አሁን ላይ አሽከርካሪዎች የሚገባቸውን ጥቅም ያገኙ ነው ብለን አናምንም። ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ጥቅማ ጥቅም ስለሌላቸው ይህን ክፍተት ማየት በጋራ የሚቆጥቡበትን ስርዓት ነው ይዘን የመጣ ነው። እንዴት አዩት ሀሳባችንን? እሺ ችግር የለውም ቆይቼ እደውልልዎታለሁ። መልካም የስራ ቀን ይሁንልዎት።